ሄሎ ሄሎ ወይ አዎ ሳንቲም ዘጋ መሰለኝ እየሞላሁ ነበር ካርድ ችግር የለውም። የእርስዎን ስም እንጃ ልመዝግብልዎት።
እ እ የደዋይ ስም እንጃ ልመዝግብልዎት።
የቅ- ምኑን ስምዎትን እንጃ ልመዝግብ።
አለማየሁ አስፋው አለማየሁ አስፋው
የቤት ስም ማን ይባላል?
ንጉስ ሚካኤል
ንጉስ
ንጉስ ሚካኤል ባድና ሬስቶራንት ነው።
አዎ አዎ
ስልክ ቁጥር የደወሉበትን ለያዘው ደንበኛችን ዜሮ ዘጠኝ ሀያ
የደወሉበት ነው አዎ አዎ ዜሮ ዘጠኝ ሀያ የለውም ይዘዋል። እንደዛ ከሆነ
ዜሮ ዘጠኝ ሀያ ሀያ አንድ እሺ።
ሰማንያ ሰባት አስር ቦታው የት አካባቢ ነው?
መንበረ ፀሐይ ኮንዶሚኒየም አዲስ አበባ ውስጥ ነው።
ደሴ ደሴ ነው አይደል?
ደሴ አዎ ደሴ
መንበረ ፀሐይ አዎ ኮንዶሚኒየም ማነው?
ብሎክ ስንት ነው ደንበኛችን?
ምድር ቤት ነው ground ብሎክ የለውም።
ያ ቁጥር አንድ ነው ቁጥር አንድ አዎ
እሺ ደንበኛችን። ስለዚህ ኦክሲጅን እና እ፣ ቢራውንም እያስ- እያስተነፈሰ ነው ያለው አይደል? ስፔንሰሩ ጋር አዎ ስፔንሰሯ ታች ጋር በርሚሉ ያለ አይደለ አዎ።
እዛች ላይ ታፈሳለች እሺ ደንበኛችን ቅሬታዎትን መዝግቤ አስተላልፍለታለሁ። ሌላ የምረዳዎት ነገር አለ?
የለም ነው አመሰግናለሁ ማለት ለአገልግሎት ያሉትን ሀሳቦች እሺ።
በኋላ ያስቀምጡ። በትክክል